Hello ሌላው ጤና ይስጥልኝ።
ጤና ይስጥልኝ።
አባትኝ
አቤት እስኪ ከ Flintstone Homes ነበር ደወልኩልዎት።
አቤት።
ከ Flintstone Homes ነበር የደወልኩልዎት።
ያው ቀጠሮ ነበረን አይደል?
አዎ ሰኞ ብቅ አለ ብሎን ነበረ። ላስ- እውነት ነው። ሰላም ነው።
ሰላም ነው ሁሉ እ ሰላም።
ትንሽ ስራ በዛና ወደዚህ ወደዚህ በዛ። ለዛ ነው ዞሮ ዞሮ ልኪያት አለሁ ባለቤቴም መምጣቱ አይቀርም።
Okay እሺ፣ የባለቤቱት ስልክ ይሰጡናል። ምናልባት ለሪፖርት ስለተፈለገ ነው።
እ
የባለቤቱት ስልክ ይሰጡናል።
አይ ለሪፖርት መኪና ስለተፈለገ- አላት ይመስለኛል። መኪና ይዛ ነው የምትመጣው።
እሺ እ ስሟን ይነግሩናል ወይ ስልኳን?
ስሟን ልንገርህ ትንሽ እንግዲህ ከህግ ጋር ትክክል እውነቶት ነው። እሺ ስለሆነ ስልክ ለምን ትላለች።
አዎ፣ መልካም እሺ። ስሟን ለዛ ብዬ ነው እ እ ስሟን ብቻ ይንገሩኝ። ስሟን ሰላማዊት።
እሺ እሺ፣ ችግር የለም በቃ።
እሺ እሺ፣ መልካም ቀን ይሁንልዎት።
አሜን። እሺ ለሁላችን እሺ